ሄሎ
ሄሎ እንዴት ናችሁ?
እግዚአብሔር ይመስገን።
ጌሻ training ኡ አልቋል እንዴ?
ምን አሉኝ? ይቅርታ በጌሻ training ኡ የ YouTube
የለ በአካል የለም፣ አዎ፣ ቦታ የለም።
ምን አልሽኝ?
በአካል ቦታ የለም። ኦንላይን ማለት ነው?
ኦንላይን ነው? ይቻላል።
አዎ። እሺ ስም አለበት ህሊና
ህሊና
ታዬ
ስልክ ልውሰድ። ህሊና ዜሮ ዘጠኝ ሀያ ሶስት ዜሮ አምስት ሶስት እሺ፣ ዜሮ አምስት
እሺ፣ ሁለት ዜሮ አምስት አልሽ አዎ።
ሀምሳ ሰባት አድራሻ የት ነው?
አድራሻ ወሰን
አንዴ ጠብቂኝ። እሺ።
እሺ
ኮርሱ የሶስት ወር ኮርስ ነው። ህሊና እሺ በሳምንት ሶስት ቀን ነው ትምህርት የሚኖራቸው።
እ
ማክሰኞ፣ ሐሙስ፣ ቅዳሜ ምሽት ሶስት ሰዓት ላይ ማለት ነው link ኡ የሚላክላችሁ።
እሺ
Link ኡ የሚያገለግለው ለ24 ሰዓት ነው። ከ24 ሰዓት በኋላ link ኡ ይጠፋል።
እሺ
በሳምንት አንድ ቀን ከኮሜዲያን እሸቱ ጋር Google meeting ይኖራል። ጥያቄያችሁን እዛ ላይ ማቅረብ ትችላላችሁ ወይ ደግሞ መጠየቅ ትችላላችሁ ማለት ነው ስለ ትምህርቱ ላይ ያለውን ነገር።
እሺ
አጠቃላይ ትምህርቱ የሚሰጠው ሀያ ሰዓት ነው። ክፍያው አስራ አምስት ሺህ ነው። Class ግን ተጀምሯል።
ተጀምሯል።
አዎ link ስለሆነ ያመለጠውን class link ኡን መላክ እንችላለን።
Okay ብሩ አስራ አምስት ሺህ ነው ያልሽኝ?
አዎ
እሺ እሺ፣
ቴንኪው አመሰግናለሁ።
አመሰግናለሁ።
እሺ